hello ጤና ይስጥልን Best Bet hello አዎ አዎ እሺ ምን ነበር
ትንሽ አሁን የደወለ ልጅ ነው አምስት መቶ ብር እሰጥሃለሁ ምን አልከኝ
አምስት መቶ ብር
እሺ
ወደ Best Bet አደረጉት እንደገና ደግሞ Best Bet አልገባም ወደ ተራ ብር ለመወጣ
እኮ ልከሃል deposit message ኡን አዎ
እ አዎ አዎ ማን ነው ስምክ ቴሌግራም ላይ ቴሌግራም ሳይሆን ፌስቡክ ላይ ላኩት ፌስቡክ ላይ ነው የላከው አዎ ማን ነው ፌስቡክ ላይ የሚለው ስምክ እኔ ሐሰን
አሰን
እኔ ሐሰን አዎ እኔ አሰን
ጤና እሺ።
ሐሰን።
አዎ አየሁት እያየሁት ነው deposit message ኡ ልከሃል አይደለ አዎ እም፣ የመቼ ነው የትላንት ወዲያ ነው እኮ በሀያ ሰባት ነው የሚለው
አዎ ከትናንት ወደ ነው
ከትላንት ወዲያ ኦ፣ ስንት ብር ነው አምስት መቶ ብር አምስት መቶ ብር አዎ እሺ የእንትን message ላክልኝ ቁጥርህን እዛው ላይ እያየሁክ ነው እሺ ሴም- እ?
ስሜን እጽፍልሃለሁ
ምን ቁጥርህን የ Best Bet ቁጥርህን ላክልኝ
የእኔ ቁጥር ቁጥርህን Best Bet የከፈትክበት ቁጥርህን
ይሄ ነው የናገርበት ስም ነው እ፣ እኮ እዛ ላይ ላክልኝ
እም፣ በፌስቡክ ላይ አዎ ገብተክ ላክልኝ ፌስቡክ ላይ እሺ ያው ስፍ- ስሜን ጽፌልሃለሁ
እ ስሜን ጽፌልሃለሁ እዛ ላይ ላክልኝ ቁጥርህን
እሺ ይኸውልህ አሁን ስታየው ላክልኝ
እም፣ በፌስቡክ ላይ ነው ወይ አዎ እም፣ አዎ
ዜሮ ዜሮ ዘጠኝ አስራ አምስት ስልሳ አራት ሀምሳ አምስት እዛ ላይ ላክልኝ ቁጥርህን ይኸውልህ እያየሁ አይደለ እያየከው እኮ ነው
ፌስቡክ አዎ ላይ በቃ ላከው አይደለ አዎ።
መጨረሻ ሰላሳ አዎ።
ዘጠኝ አዎ እኮ በቃ ለቻፖች አሳውቅላለሁ ትንሽ ጠብቀኝ እሺ እሺ